ይስጥልኝ ተድላ አምቡላንስ ባኮ ምን ልርዳው?
hello ጤና ይስጥልኝ ተድላ አምቡላንስ ምን ልርዳው?
ሰላም ነው? ሰላም ነው?
እግዚአብሔር ይመስገን።
እሺ፣
ተድላ አምቡላንስ ድርጅት ነው ምን ልርዳው?
አምቡላንስ ነው?
አዎ
አ
ምን ፈለግህ? አምቡላንስ ፈልገህ ነው?
ፈልጋ ነው።
አምቡላንስ ፈልገህ ነው?
እ
ከየት ወዴት ነው የፈለግከው?
እ
አምቡላንስ የፈልገህ ነው ወይ?
የቦኬ ነው ቦኬ ነው እህ
የቦኬ ነው
ኦኬ ማለት ምን ማለት ነው?
ቦኬ ድኮ ነው እህ
እ
ይሄ የአምቡላንስ አገልግሎት መስጫ ድርጅት ነው። አምቡላንስ ፈልገህ ካልሆነ
እ ስልኩን እዘጋዋለሁ።